የወሰለች መሰለች።
የለው አሁን ደውዬ ነበረ መዓዛ ብዬ እሺ እሱ ቁጥሩን ይድገሙልኝ እመቤት
እህ ስልኩት እኔን ጎርኝ እስኪ ዜሮ ዘጠኝ አስራ አንድ አስራ አንድ አርባ ሰባት
እሺ ሰማንያ ስድስት ስልሳ አምስት
ሶስት ይሄ የነጭ ሽንኩርቱ ነው። ዝንጅሮ የሎሚ ሎሚ የሎሚ ነበረ። okay እሺ ዜሮ ዘጠኝ ስልሳ ዘጠኝ
ዜሮ ዘጠኝ ስልሳ ዘጠኝ ዜሮ አንድ
ዜሮ አንድ ሰባ አራት ስልሳ
ስልሳ አመሰግናለሁ።
እሺ እናመሰግናለን። እሺ መልካም ቀን